hello hello ሰላም ጤና ይስጥልን። አለን ድምፆት አይሰማም፣ ይቅርታ። hello ድምፆት አይሰማም፣ ይቅርታ በጣም እሺ፣ ምን ልርዳዎት? የእርስዎን ግን እየሰማሁት አይደለም።
ብሩ ተቆርጦብኝ ነው።
የቴሌዊን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ነው። ስንት ብር ነው የሚቆረጥቦት?
አምስት ብር በላይ ነው የሚቆረጥ።
አምስት ብር። የጥሪ ማሳመሪያ ተገልጋይ ከሆኑ እሱ ዘጠኝ ዘጠና አራት ላይ ነው መደወል።
ዘጠኝ ዘጠና አራት ለምን አቆረጡ
እኮ ዘጠኝ ዘጠና አራት ላይ ነው የሚደውሉት። አምስት ብር ከሆነ የሚቆረጥቦት እነሱ ናቸው ማቋረጥ የሚችሉት።
ነው?
አዎ። እሺ